ጤና ይስጥልኝ ስፖርት ነው ባኮም ልርዳው
ቴሌ ብር ተዘግቶ ነው ምንድን ነው እየሰራልኝ አይደለም technical የሆነ ችግር ገጥሞን ነው
እሺ አሁን በምነግሮት መሰረት ማስገባት ይችላሉ
text ታደርጊልኛለሽ text ማድረግ አልችልም እየያዙ
ምንድን ነው ቁጥር ነው የሚይዘው አዎ ወደዚህ ቁጥር deposit ያደርጉና ከዛም ደረሰኙን በቴሌግራም ይልኩልናል
እሺ ላኪልኝ እሺ ቁጥር
የያዙ ቁጥር እኛ መላክ አንችልም እሺ እሺ እኮ ንገሪኝ ሰላሳ ሁለት ዘጠኝ ሰላሳ ሁለት ሰላሳ አምስት እሺ አስራ ዘጠኝ
እሺ ስልሳ ስድስት
እሺ ማንኛው ላይ ተማ እ ፍትሐ አምላክ ማርዬ ነው የሚለው
ፍትሐ አምላክ ማርዬ በቴሌግራም ነው
ይሄኛው ቴሌብር ነው ወደዚህ ያስገቡና ደረሰኙ ነው በቴሌግራም ይልኩት ነው እንዴ ወደ አዎ።
እናንተ
ወደዚህ እናንተ ነው?
ያስገቡና ደረሰኙን ወደ ቴሌግራም ይልኩልናል የቴሌግራማችንን ቁጥር ደግሞ የያዙ
ቴሌግራሙማ አለኝ አለኝ እናንተ በቃ እዛ ላይ ይላኩ ሙሉ ስሞትን የሁሉ ስፖርት ቁጥሮትንና ደረሰኙን ይላኩልን ቴሌግራሙ ላይ እሺ እሺ እሺ